ጤና ይስጥልኝ ሻፈ
ብር አስገብቼ ዘገየብኝ፣ አልገባልኝም።
deposit ነው withdraw?
deposit
እሺ እ ስልክ ቁጥር ልስጦትና ቴሌግራም ላይ ያዋሩን።
ቴሌግራም አይሰራም ስልኬ።
እኮ እዛ ላይ ነው መላክ ያለበት። transaction message ግዴታ ያስፈልገናል ወይ በሌላ ስልክም ቢሆን ይላኩልን። እሺ ግዴታ check ያስገባሁት- ለማድረግ deposit transaction message ያስፈልጋል።
እሺ ተመላሽ አዎ፣ አድርጉልኝ። ተመ-
no no ተመላሽ እ?
ለማድረግም እኮ መጀመሪያ ማየት አለብን። ወደ ቻፓ ነው የሚለውን ማየት አለብን።
እኔ ጋር እኮ message ገብቶልኛል። ቴሌብር በሚለው ነው እዛ ላይ ወይ በ text message ወይም በቴሌግራም ይላኩልን message ኡን።
ኢሞስ አይሰራም። እሺ እናንተ ጋር አይሰራም። ኢሞ አንጠቀምም። ይቀጥላል።
በኢየሱስ ቴሌግራም ነው ምን አይነት የምንጠቀመው።
ስቃይ ናችሁ ግን?
ወይ ቴ- በዋናው message SMS ላይ ይላኩልን በየትኛው ላይ? እሺ
ዜሮ ዘጠኝ ስልሳ
እሺ ዜ- ቆይ አንዴ ሰባ ሁለት
ዜሮ ዘጠኝ
ስልሳ እ
ሰባ ሁለት እ
አርባ ሁለት እ ሰባ ሁለት እሺ
እናመሰግናለን።